አዎ፣ ቢሮ
ማለት ነው።
እንትን ነበር ቴል- እ፣ ከሁሉ ስፖርት ወደ እ፣ ቴሌብር ማለት ነው።
እሺ በሳንቲም በይ- ፔይ በኩል እ፣ transfer አድርጌ ነበር ትላንት ጠዋትና
እሺ ከዛ አልመጣልኝም። ብሩ ደግሞ ተቆርጠዋል ከሁሉ ስፖርት ግን አልመጣልኝም።
እሺ ከቴሌብር የተላከሎትን message በቴሌግራም ይላኩልን።
ከምን የተላከልኝን ከቴሌብር የተላከሎትን message በቴሌግራም ይላኩልን።
ከቴሌብር አልመጣልኝም እኮ message።
deposit ነው ያደረጉት withdraw ነው።
withdraw ው ነው ያረኩት።
እንደዛ ከሆነ ከ transaction history ላይ ያልገባሎትን ፎቶ ያንሱና እ?
በቴሌግራም ይላኩልን።
ከምን ከምን ከ transaction history ላይ ያልገባሎትን እ?
ፎቶ አንስተው በቴሌግራም ይላኩልን።
ያልገባሎትን ቁጥር transfer
ከ transaction history ላይ ያልገባሎትን ፎቶ አንስተው በቴሌግራም ይላኩልን።
አ፣ ወደ ወደ ሁሉ ስፖርት የሚለውን ቴሌግራም በ- እንትን ነው የምልከው።
አዎ ቁጥር ያዙኛ ቴሌግራም
እሺ
ዜሮ ዘጠኝ
እሺ፣ አንዴ ዜሮ ዜሮ ዘጠኝ እሺ፣ ሰባ ስምንት
ሰባ ስምንት አስራ ስድስት
ሀምሳ ስድስት አስራ ስድስት ሀምሳ ስድስት አይደለም አስራ ስድስት እሺ፣ ሰላሳ ዜሮ ስድስት ሰላሳ ዜሮ ስድስት ፎቶ አንስቼ ነው የምልከው። አ?
አዎ እሺ፣ ትላንት ጠዋት ነበረ። እሺ